ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን ክፍያ አስገብቼ ነበር እና ስልክ ቁጥር ትልክልኛለሽ እንደ ደረሰኙን ለመላክ
okay፣ ስልክ ቁጥሮትን እ?
ይንገረኝ።
እ?
account አልተላከሎትን
የተላከበትን account
account አልተላከሎትን ተልኮልኛል ተልኮልኛል
እኮ እሱን እ፣ ይህንን ቁጥር ቴሌግራም ምንድነው? ይህንን ቁጥር save ያርጉትና በቴሌግራም ላይ ይላኩልን።
okay እሺ እሺ አይን ቁጥር አጭር ቁጥሩን
አይ አይደለም፣ እ?
ዜሮ ዘጠኝ ሰባ አምስት ሁለት ኦኬ ሁለት ንገረኝ።
ወለተ 0975 እሺ
51
እሺ 51 63 60 እሺ እ? እ?
0975 ሃምሳ አንድ ስልሳ ሶስት ስልሳ ነው ሃምሳ አንድ ሰባ ሶስት 51 63 60 okay እሺ እሺ በዚህ ላከው
በዚህ እሺ።
ቁጥር ቴሌግራም ላይ ላኩልን። እሺ።
እሺ እሺ ስሞትንም thank you ስልክ ቁጥሮትም ያስቀምጡ።
እሺ እሺ በአካል ታንኪ ነው እሺ የሚማሩት?
ኦንላይን ኦንላይን
ኦኬ እሺ።
እሺ